ነህ ለምበስበስ ነው የምንለው።
ስልን ትኬት ተቆርጬ ነበር እሺ ንገረኝ። ትኬት አይት እና ኮዱ ልንገርሽ።
ይቻላል።
እሺ አስር እሺ ስልሳ ስድስት አስር ስልሳ ስድስት ሰባ አምስት እሺ ሰባ ሶስት
እሺ። ሁለት ጨዋታ በርቶብሃል። ቀ- ወሎ ውስጥ ነው። እሺ
ነው በሁለት ጨዋታ ነው።
አዎ እሺ ክፍት
ተደውሎ ስንት ጨዋታ- አመሰግናለን። መልካም ቀን እ?
ስንት ጨዋታ ሲቀላ ነው የማ- የማ- አንድ ጨዋታ እሱም ኦዱ ከሀያ በላይ ከሆነ ነው።
አንድ ጨዋታ ብቻ።
እም፣ እሺ እሺ፣ አመሰግናለሁ።
እሺ።